Hello.
Hello
አቤት።
ሰላም አቶ ዝራ
እግዚአብሔር ይመስገን።
አቶ ዝራ ነው አይደል?
አዎ ሰው ዝራ ነኝ።
መርሳ ከአንድ ነበር የምደውልሎት።
አወኩሽ እኮ ላኩላችሁ እኮ ትላንት ላክልን ያላችሁ አዎ፣ ግን እርስዎ ሽልማት ላይ በዛ አይችሉም። ምክንያቱም ከዚህ በፊት ፎቶ ፕሮግራሙ ላይ ስለተገኙ ሌላ ሰው መወከል አለባችሁ።
እኔ ሌላ ሰው ልወክል።
አዎ፣ ግዴታ ሌላ ሰው ነው። ምክንያቱም እርስዎ ፎቶ ፕሮግራም ከዚህ በፊት ተሸ- ተነስተው የለ
አዎ ግን ለሳምንታዊ አልነበረም ለዕለታዊ ነው።
እኩል አዎ፣ ነበረ። ግን አንድ ሰው ሁለት የፎቶ ፕሮግራም ላይ መገኘት አይችልም።
ለዛ ሰው ቀይሬ ላምጣ ልላክ ሲ- እንትን ተወኩኝ።
አዎ፣ ስሙን እ፣ ስልክ ቁጥሩን ይ- ይ- ይነግሩኛል። አሁን አለ ወይስ?
ገና አስቤ ነው ማን እንደሚሆነኝ።
እሺ፣ እስከ ስንት ሰዓት ልደውልሎት ታዲያ?
እስከ አንድ ሰዓት በኋላ
እሺ ደውሉና ቁጥር መታወቂያ ይዞ መምጣት የሚችል ሰው ከዚህ በፊት የፖድ ፕሮግራሙ ላይ ተገኝቶ የማያውቅ ሰው ቢሆን ጥሩ ነው።
ፕሮግራም ላይ ተገኝቶ ማያውቅ ሰው መምጣት የሚችል ሰው
አዎ እና መታወቂያ ያለው ሰው ማለት ነው።
መታወቂያም ያለው ሰው እሺ።
አዎ እሺ፣ ነገ አራት ሰዓት ላይ ማለት ነው። እሺ፣ ከአንድ ሰዓት በኋላ ደውልሎታለሁ።
እሺ መ- ስልክ ቁጥሩንና ስሙን ነው የምልክልሽ። በዛኛው ቁጥር ነው
አይ ደውልሎታለሁ እኔ ስ- ቁጥሩን ስልኩንና መታወቂያ ያለው ሰው ነገ አራት ሰዓት የሚመቸው ይፈልጉና እኔ ደውልሎታለሁ ከአንድ ሰዓት በኋላ
እሺ እሺ